cały wyganiacz.
No. ሄሎ ብሩክ፣ ከስተመሯ መታጠፊያ ዋጋ ወጥቼ ይቀበለዋለሁ ብለሃለች። መታጠፊያ ዋጋ ወጥቼ ይቀበልሃለሁ ብለሃለች። ደውልላት።
መተረፊያ ጋር መታጠፊያው ጋር ወጥቼ ይቀብ- እቀበለዋለሁ ብላለች። የቱ ጋር እንደሆነ አልታወቅም፣ ግን ደውልላትና አናግራቸው።
እሺ